ጤና ይስጥልኝ ቢስ ቤት ዲቦራ ነኝ። እባክዎ ምን ልርዳው?
እንትን ነበር ነውን ማለት አሳልፌ ብር አሳልፌ game ኡን ለመጫወት እህ
በ CBE ብር ነው ያሳለፍኩት። አሁን account ላይ ቀንሷል፣ ግን deposit አላረገም። game የሚጫወተው እንትን ኦንላይኑ ላይ ማለት ነው okay። ቢስ ቤት account ላይ አልገባልህም።
እ ቢስ ቤት account ላይ አልገባልህም።
አዎ አልገባም። አሁን አስ- አሳልፌ ግን ብሩ ቆርጠዋል፣ እዚያው account ደግሞ አልገባም።
እሺ
ይሄኛው ቁጥር ነው ከ CBE ብር ሲቆርጥ የሚልክልኝ message አለ አይደለ?
እ፣ አዎ message ኡ አለ። ያው አዎ እሱን message እና CBE አዎ ብር የምትጠቀምበትን ቁጥር አንድ ላይ አድርገህ ቴሌግራም ላይ ላክልን
እሺ እና እናሳውቃለን።